ሰፈር በየልቅሰ ሰው በታግንቼ በየትኑቀ ሰው ደብቆብኛል ያችን ኮሮ ሰው ያን ጎራ ያን ሰፈር በየልቅሰ ሰው በታግንቼ በየትኑቀ ሰው አይደብቆብኛል ያችን ኮሮ ሰው አንጎራ ጉዳቱን ስላየች በልብ ያድራውላ ያንጎራ የምታውቅ እሷ ነች ያንጎራ ለመውደዱ መላ ያንጎራ ፍቅሬ ከቅደቃስ ያንጎራ ደብቆብኛል ሰው ያንጎራ ያለችበት ጎራን ያንጎራን እንደምን ልክሰሰው አይታልኛለች ፍቅሬ እንዳየለህ ወዶ ሲጨነቅ አይን እሷን እያለ ይሄዳል እንጂ አብሯ ተሰዶ መች በርከቷ ኃይል ቤት አክዶ ያንጎራ ያን ሰፈር በየልክሰሰው ቤት አግኝቼ በየት ልብከሰው ደብቆብኛል ያችን ኩሩ ሰው ያን ጎራ ያን ሰፈር በየልክሰሰው ቤት አግኝቼ በየት ልብከሰው አይደብቆብኛል ያችን ኩሩ ሰው ያንጎራ ማን ያማልደኛል ያንጎራ ያን ማዶ ያን ሰፈር በናፍቆ ስብላላ ያንጎራ ለአንድ ትለኝ ነበር ብርድቀኝ ከሆነ ያንጎራ ያንጎራ ልክሰሰው ያንጎራ ደብቆ ቆርጦኛል ያንጎራ ላሳንሶኝ ከሰው ቢከለክሉኝ እናት አባቷ እኔ እንደው አልቀራይ ሳልመታ ቤቷ በእሷ መድከሜን ማንም ቢያወራ አይሰማኝም አይ ስለ ፍቅሯ ያንጎራ ያን ሰፈር በየልክሰሰው ቤት አግኝቼ በየት ልብከሰው ደብቆብኛል ያችን ኮሮ ሰው ያንጎራ ያን ሰፈር በየት ልብከሰው ቤት አግኝቼ በየት ልክሰሰው አይደብቆብኛል ያችን ኮሮ ሰው ያንጎራ ንስት ያገኛት ድረስ ያንጎራ ፍጹም አይታክትም ያንጎራ ታታሪ ልብ አለኝ ያንጎራ ስለ እሷም አይደክም ያንጎራ በቀጿ ትዝታ ያንጎራ መርካት የለመደው ያንጎራ ልቤ ያንን ጎራ ያንሰፈረ ከሶ ይፋረደው የኔ በትሆን እያልኩ አስቤ ተስፋዋ አልቅማይ ብርቱ ነው ልቤ እንዳፈቀርኳት እስክትረዳ አይሰለቸኝም አይ በሷ ብጎዳ ያንጎራ ያን ሰፈር በየልክሰሰው ቤት አግኝቼ በየት ልብከሰው ደብቆብኛል ያችን ኮሮ ሰው ያንጎራ ያን ሰፈር በየት ልብከሰው ቤት አግኝቼ በየት ልክሰሰው ደብቆብኛል ያችን ኮሮ ሰው ያንጎራ ጉዳቱን ስላየች ያንጎራ በልብ ያድራውላ ያንጎራ የምታውቅ እሷ ነች ያንጎራ ለመውደዱ መላ ያንጎራ የፍቅርን ለጋስ ያንጎራ ደብቆብኛል ሰው ያንጎራ ተበችበት ጎራን ዲያስፖራን እንደምን ልክሰሰው አይታልኛለች ፍቅር እንዳየለ ወዶ ሲጨነቅ አይን እሷን እያለ ይሄዳል እንጂ አብሯት ተሰዶ መች በርቀቷ የልቤ ታግዶ ያን ጎራ ያን ሰፈር በየልክሰሰው እምበት አግኝቼ በየት ልውከሰው ደብቆብኛል ያችን ኮሩ ሰው ያን ጎራ ያን ሰፈር በየት ልውከሰው እምበት አግኝቼ በየት ልክሰሰው ደብቆብኛል ያችን ኮሩ ሰው ያን ጎራ ያን ሰፈር በየት ልውከሰው እምበት አግኝቼ በየት ልክሰሰው ደብቆብኛል ያችን ኮሮ ሰው እያንጎራ